hello ጤና ይስጥልኝ ቃል ኪዳን ከቤት ቤት ምን ልርዳው?
በእናቴ rest ቤት ላይ ማታ መቶ አርባ ብር deposit አርጌ እስካሁን አንገባም።
እሺ deposit message ኡን ከውልናል።
እ- deposit message ኡን ቴሌግራም ላይ ላኩልን።
deposit message አዎ
እሺ፣ እሱን ቴሌግራም ላይ ላኩልን። ከ በ CBE ነው አይደል?
አ- አዎ በዚህ ብር ብር ነው።
በቃ CBE ብር የሚጠቀሙበትን ስልክ ቁጥርም አንድ ላይ ላኩልን።
እሺ እልክሻለሁ።
ለደውል- እ ላስ- ላስ- ልከውልናል።
አዎ
እስኪ ስልክ ቁጥሮትን ነግሩኝ። CBE የሚጠቀሙበት
ዜሮ ዘጠኝ አስር እሺ
አ፣ ሀምሳ አራት እሺ ሰላሳ አራት እሺ
አ፣ አርባ ሰባት
እሺ እዛው በቴሌግራም ላይ እንመልስልዎታለን። እሺ
እሺ እሺ መልካም ምሽት።
እሺ።